hello hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ጅብሪል ከቺፕቺፕ ነበር ምደውልሎት።
እሺ እሺ okay፣ ሁለት order አድርጎ አልተረከቡም አይደለ? ድንችና አልቪማ ፓስታ።
አዎ በቀደም ደውሎ ነበር ግን አልመጡም። ከሰዓት አልደወሉም።
okay፣ ጠዋት ላይ ተደውሎ ነበር ከሹፌር አዎ አዎ አርብ ዕለት ጠዋት ደውለው አዎ።
ትናንት አልመጡም። ከሰዓት
okay፣ location የት አካባቢ ነበር የሞሉት?
ልደታ ልደታ ልደታ ነው።
አዎ
okay፣ ስለዚህ ነገ ቀን ላስልክሎት።
እሺ እሺ እ፣ ከቻለ ሜ- መካኒሳ አዎ፣
አለዛ ልደታ ቢሆን ችግር የለው። ከተቻለ መካኒሳ ስለዚህ መካኒሳ መረከብ ይችላል አይደለ?
አዎ አዎ መካኒሳ ይምጡ ችግር የለም።
okay፣ ስለዚህ application ኑ ላይ አሁን ሌላን ጊዜም order ሲያደርጉ በልደታ ነው የሚረከቡት።
አይ አዎ።
እ፣ በልደታ ሞልቼው ነው አጋጣሚ
okay፣ ሌላም ጊዜ የሚረከቡት ልደታ ነው ወይስ መካኒሳ ነው? ብዙ ጊዜ እቃ መካኒሳ የሚያደርጉት?
ነው መካ- መካኒሳ መካኒሳ ነው።
okay ስለዚህ አሁን application ኑ ላይ ገብተው መካኒሳ ያርጉልኝና እ፣ ቀጣይ እቃው በትክክል ይደርሱታል። አሁን በ location ምክንያት ነው እቃው እያልመጣሎት ያለ።
okay እሺ እሺ ስለዚህ ይሄ ነገ አስልክሎታለሁ እዛው መካኒሳ።
እሺ እሺ እሺ መልካም ምሽት።
እ።